ይስጥልን። ደንበኛችን ከቢዛ ኢትዮጵያ ነው የምንደውለው።
አብሮ ይስጥልን። ሰላም ነው።
ደውለውልን ነበረ እና የሚፈልጉትን አገልግሎት አግኝተዋል።
ኦክሲጅን እንትና ነበር
ለማለት ነበር የደወሉልን።
ያመልክት ምናምን ብሎኝ
እም፣ እሺ፣ አልተመዘገቡም። ከዛ በኋላ አልደወሉ
ደውዬ አላውቅም። ስስ
ይህን ከዚህ ጋር ያገኘ ነው የደወሉልንን። ከዚህ መልሰው አልደወሉም ነበረ።
መቼ ነው የተደወለው? በዚህ
መኪነት አመሰሉት ደንበኛችን ቅዳሜ ዕለት ቅዳሜ ነው ብቻ እሺ፣ ደውዬ ነበር
ቅዳሜ ዕለት ደውለውልን ነበር አይደል?
አዳሩ መስፍኔ ጋር ነው
እሺ፣ TIN number ዎት ይንገሩኝ።
አ
TIN number ይንገሩኝ።
እሺ፣ ቆይ አንዴ አውጥቼልሻለሁ።